ሄሎ
ሰላም ጤና ይስጥልን። ቴሌቪ
አረስኩልን። ለዚህ ስም ለዚህ ስም አቤት።
ባለፈው ብሩን እያስቆራረጠኝ አስቸግሮኝ አቆማለሁ ብላችሁ ነው። አሁን አላ- አላቆመም እኮ አስቸግረኝ።
እስቲ ስልኮትን ይንገሩኝ እስቲ።
ዜሮ ዘጠኝ እሺ ሰባ ዘጠኝ
ሰባ ዘጠኝ ዜሮ ዘጠኝ
ዜሮ ዘጠኝ ዘጠና ዘጠኝ
ዘጠና ዘጠኝ ስልሳ ስድስት ስልሳ ስድስት እስቲ መስመር ላይ ጠብቁ። አንድ እሺ
እሺ ተቋርጦሎታል።
እሺ፣ አመሰግናለሁ።
እሺ